ህጻናት ልዩ የሴቶች ማዕከል በአቅሙ ልርዳዎት?
hello አቤት ሰላም፣ አንድ ጊዜ ሰላም።
hello አቤት ሰላም ሰላም ነው።
አለን ይመስገን።
አንተ ማግኘት ትችል ይሆን?
ምን ነበረ?
እ?
ም- ለምን ፈልገው ነው?
አይሰማም? hello ይስ- ይሰማል። ለምን ፈልገው ነው ከባንክ ነበር የደወልነው እና እሱ ማግኘት ፈልገን ነው።
እኮ ከባንክ ለምን ፈለጋችሁ?
እሷን personally ማናገር አንችልም እኮ እኔ ለማስተላለፍ የግድ case ኡን ማወቅ ስላለብኝ ነው።
እኮ ከባንክ ተፈልጋ ነው።
ምን ባንክ?
አባይ ባንክ አባይ ባንክ።
አዎ። ወይ እሷን ስልክ ስጠንና ገብተና ችግር የለውም። እሺ ትደውልላችኋለች በዚህ ስልክ።
በዚሁ አገናኝ ታዘጋው አችልም
እኮ በዚህ ስልክ አሁን አልችልም። በዚህ ስልክ እ፣ ትደውልላችኋለች።
urgent case ነበር ወንድሜ። urgent ስለሆነ እኮ- እዚሁ አገናኘን።
አይኑ urgent እንደሆነ ከሁለት ደቂቃ በኋላ ትደውልላችኋለች።
እሺ እሺ